ሄሎ ሰላም ጤና ይስጥልኝ ቴሌዊ ሄሎ ይሰማል ምን ልርዳው
ቴሌውን ትኬት ጋር ሁለት ምናምን ኑሮኝ ማለት ነው።
ምን አለ
ቴሌውን አጫወት ምናምን አልገባኝ ብሎ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ እድሉን ይሞክሩና ጥያቄና መልስ እድሉን ይሞክሩ በትኬት ብቻ ነው ጥያቄና መልሱ በትኬትም በኮይንም ነው
ማለት እኮ ሁለት ትኬት ምናምን ያሰብ
ምናምን
እድሉን ሞክሩ ስለው አሁን አልተሳካም ምናምን እያለ
አ- በአሉ እኮ እንደ እድል ነው እድሉን ይሞክሩ ላይ እንደ እድል ነው ሽልማቱ
ማለት እድሉ አሁን አልተሳካም ሲል ለምን ነው?
አዎ እኮ እንደ እድል ነው አዎ ሽልማቱ ልክ የሆነ ሽልማት ካሉትም እንደዛው ይነግሮታል እዛው ጌሙ ላይ
እድ ማ- ሲወጣ ሽልማቱ ይነገራል።
ምን አሉ
ሽልማቱ ሲወጣ ነው እድሉ ተሳካ ምናምን የሚል
አዎ ያሳውቆታል እዛው game ኡ ላይ ግን እ፣ ምንም አይነት ሽልማት ካላገኙ እንደገና ይሞክሩ ይሉታል
አዎ፣ እሺ፣ አመሰግናለሁ።
ችግር የለም